అవును అవు అవు ሄሎ ሄሎ ሰላም ጤና ይስጥልን።
እንዴት ነሽ?
ኤደን መንገሻ ነሽ?
አዎ ነኝ።
እሺ ከ We Plus Solution ነበር የምደውልልሽ።
እሺ ለቲክቶክ እና ለዩቲዩብ host ነት CV ልከሽ ነበር አይደል?
አዎ አዎ ልኬ ነበር።
እሺ ስለዚህ ሐሙስ አራት ሰዓት ላይ ለ interview መምጣት ትችያለሽ።
የት ነው ቢሮአችሁ?
አድራሻውንና ምን ምን ይዘሽ መምጣት እንዳለብሽ text አደርግልሻለሁ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ thank you።